ሌላ እንትን አይመስላቸው እንደዚህ ሌላው አድራሻውን ብቻ ነገር አድራሻውን
የምን አድራሻ ደንበኛችን
ቅድም ደውዬ ነበር ዱባይ ብዬሽ
ዱባይ እሺ አዎ።
ሌላ ሰው ነው ያነሳሉት ደንበኛችን ያስረዱኝ ምንድን ነው የፈለጉት
አይ የቱ ጋር ነው አድራሻ ያላችሁ?
የምን አድራሻ የዱባይ ምን ኤምባሲ ፈልገው ነው አ
እሺ አንዴ መስመር ላይ ቆዩ
እሺ